Hello ጤና ይስጥልን ችብችብ ሄሎ ሄሎ እንዴት ናችሁ? ሰላም ነው ሰላም አለን አለን። እኔ የምልሽ order ኡ እስካሁን አላለቀም እንዴ? ብሩን አልመለሳችሁልኝ?
Okay fail አድርጎቦት ነው እ የእንትን ላርጎና ኦሞ እሺ አንዴ fail የመች ነበረ የትላንት የትናንት
ወደ ሰባት ሰዓት ነው ከየት ያደረግነው Okay አዎ እንትን አለው አላለን ፌል አላደረገም ለዛ ነው ልሽ ነው ብታይ ምን አሉኝ አዳራሰም ማለት ነው አዎ ለዛ ነው እንጂ ያው እንደዛ አይቆይም ትንሽ ጊዜ ይጠብቅ እንጠብቅ አዎ
ቃል እሺ እሺ መልካም ቀን